ሀሎ ጤና ይስጥልኝ አብሮ ይስጥልን።
አቶ ያሬድ አቤት።
ከአሪፍ ፔይ ነው የምደውለው።
አዎ አውቃለሁ።
ደውለው አመልክተው ነበረ።
እንዴ በጣም
እሺ በእኛ በኩል check አድርገንሎት ብሩ በእኛ በኩል አልተላለፈም። ስለዚህ እዛው አሪፍ ስፖርት ላይ ነው ያለው።
አረግላች አረጋችሁልኝ።
በእኛ አሁን በኩል እንዳተላለፈ አሳውቀናል። ስለዚህ እነሱ ስለዚህ እንደስተካከሉ አሁን ያ እዛው አካውንት ላይ ነው የምትይኝ ምን አሉኝ?
አለ እዛው አሪፍ ላይ አሪፍ አካውንት ላይ አለ ነው የምትይኝ።
አዎ ገብተው ቼክ ያድርጉና ከተጨመረሎት ቼክ ያድርጉ። ካልሆነ እነሱን ያናግሯቸው። በእኛ በኩል አስተላልፈ እነማን እነማናግርና ንገኝ እዛ አሪፍ ስፖርት ላይ ስልክ ቁጥራቸውን ያገኛሉ። ዌብሳይታቸው ላይ ደመኛቸው በየትኛው ቁጥር ሲባክስ ተረዳሽኝ ማለት ነው።
እሺ አንድ ጊዜ መስመር ላይ ጠብቁኝ፣ ገብቼ check ላድርግሎት።
እሺ ምን
መስመር ላይ ያሉ ደመኛቸውን አለው እናቴ እሺ የአሪፍ ቤት co- contact center ኣቸው ዘጠና ሶስት ከምን ላይ?
ዘጠና ሶስት ሀምሳ ሶስት ላይ ዘጠና ሶስት ሀምሳ ሶስት ሊለውን አዎ ይደውሉ።
ካልገባ ማለት ነው አይደለ?
አዎ check ያድርጉና እሺ ዘጠና ሶስት ሀምሳ ሶስት ያዝልኛል።
ይንገሯቸው። በአሪፍ ፔይ በኩል ታይቶልን fail አድርገዋልና ገብቶች እንዲያስተካክሉሎት ማለት ነው።
መጀመሪያ ሊሆን አይደለ?
አዎ ገብቶ check ያድርጉ።
ካልገባ ዘጠና ሶስት ሀምሳ ሶስት ደውዬ እነግራቸዋለሁ። በአሪፍ ፔይ ምን ልበላቸው አልተላለፈልኝና ምን ላድርግ ነው የምላቸው?
አይ በአሪፍ ፔይ በኩል ቅሬታ አሰምቼ እንዳልተላለፈ ነግረውኛል፣ ወደዛው እንደተመለሰ። ስለዚህ እዛው ላይ ያስታ- አስተካክሉልኝ ብለው ይንገሯቸው። system ኣቸው ላይ check ያደርጉታል።
እሺ እሺ እናመሰግናለን። መልካም ነው።